hello ይሰማል?
ይሰማኛል። አዎ።
ሀሴት ነሽ?
አዎ።
ስልሳ አንድ ዘጠና ሶስት ስልሳ አንድ ዘጠና ሶስት እሺ ይሄ ሞተረኛ ነው ግን ምግቡን እየሰጡኝ አይደለም። እስኪ ንገሯቸው።
እሺ።
ሰዓቱ አለቀ። በዛው ፊልም ደግሞ check አድርጉ።
የት ነው?
ሸገር ሸገር እ እ ወሰን ሸገር።
ሸገር እሺ።
እስኪ አ- pin ኡንም በዛው እሺ። ሀሴት ስንት መቶልለው ኪሎ ሜትር ልክ አይደለ?
ዘጠኝ ነጥብ ስምንት ምናምን ነው የሚለኝ እኔ ጋ check አድርጊ።
መሰበልለው ሞታ
ዘጠኝ ነጥብ ሰባት ነው የሚለው እኔ ጋ check አድርጊ።
ዘጠኝ ነጥብ ሰባት እሺ አየዋለሁ። እሺ እሺ ሀሴት